ኃይለ ጤርልን ቅድስት ነኝ። አቤት
ሰላም ነው። ቅድስት ሰላም ነው። ሄሎ ሰላም አለ ሰላም ሄሎ፣ ወይ ሞተረኛ ገብቶብኝ ነበርና ስራ ወይስ አሁን ምን ላድርግ? የሞተረኛ ኦርደር
እ?
የሞተረኛ ኦርደር ገብቶብኝ ነበር።
እ?
የስራ ወይስ አሁን ምን ላድርግ?
ኦርደር ነንበር ንገረን እሺ እ?
እሺ ሰባ ስምንት አርባ ሰባት
እስኪ አንዴ ጠብቀን መስመር ላይ እሺ
የአቮካዶ ምናምን መጠጣት ነገር ነው። እኔ መስመር ላይ እያወራሁበት ብርሃኑ ነህ?
አዎ አዎ አዎ
ይወጣልሃል ይወጣልሃል። እሺ ብርሃኑ አይደለም ለስራው ለስራው ለስራው አ አይሆንም። የሞተረኛ order ሞተረኛ ብቻ ነው የሚሰራው። አንተ መስራት አትችልም።
አይ ቅርብ ነው ችግር የለውም ቅርብ ስለሆነ ነው አይደል?
እንትን አይችልም ሎሎ እንደዛ እኮ አይደለም። አንተ ብትሰራው እኮ እኛ እኮ ደስ ይለናል፣ አንጠላም። ግን ደግሞ አሰራሩ የሞተረኛ order ሞተረኛ ብቻ ነው ይስራ የሚባለው። የሞተረኛ order ሳይክለኛ አስ- አሳይን አይደረግም በቃ እሺ ሳይደርስ እሺ ካልታጣ በስተቀር ለዛ ነው። እሺ ብርሃኑ፣ እሺ እሺ ሌላ order እንዲያስገቡልህ እነግርልሃለሁ ለ dispatcher ኦች።
እሺ እሺ